ጤና ይስጥልኝ የቲኤስ የጥሪ ማዕከል እባክዎ ምን ልርዳዎት?
አብሮ ይስጥልን የትኬት info ፈልጌ ነበረ እችላለሁ እሺ ከየት ወዴት ነው መሄድ የሚፈልጉት?
ከአዲስ አበባ ወደ ዩኬ ለንደን እሺ ለንደን ሂትሮ ነው ወይስ ለንደን ጋትዊክ?
ለንደን ሳይሆን ኦክስፎርድ ኦክስፎርድ
ኦክስፎርድ ከተማ እንግሊዝ እንግሊዝ ማለት ነው። አዎ እሺ አንድ ደቂቃ መስመር ላይ ይጠብቁኛል።
እሺ
መሄጃ ብቻ ነው ወይስ ደርሶ መልስ ነው የሚፈልጉት?
one way ነው one way
እሺ እያየሁልዎት ነው እሺ እሺ እሺ
እሺ ለመቼ ነው ያሉኝ? ይቅርታ ጋር
next next Friday
እሺ የፊታችን የአርብ ሳምንት ማለት ነው።
አዎ አዎ እሺ በኢትዮጵያ አየር መንገድ ነው የሚፈልጉት ወይስ any any airline ይሆናል?
በ any airline ብቻ safe በጣም safe ኡ ማለት ነው። በኢትዮጵያ በሆነ አይሻልም ግን? አዎ በኢትዮጵያ
እሺ አንድ ደቂቃ እስኪ በድጋሚ check ላድርገው እሺ እሺ እሺ
ሄሎ